መንግስቱ ነው። እና ሄሎ ሄሎ አቤት ቤቷ ሰላም።
አቅሟ ይጠቅ እሺ ከከተማ ወደ ግሜል ፈልገን ነበር ይቻላል።
ወደ ወደ አጼ ዮሐንስ ሆቴል
ከከተማ ወደ አጼ ዮሐንስ ሆቴል እ እ አጼ ዮሐንስ እንትን ሙዚየም አ
ሙዚየም አጼ ዮሐንስ ቤተ መንግስት ማለት ነው። ከከተማ ነው ወደዛ ብትሄጂው አዎ ከተማ ማለት ኤላ ካፌ ኢላዝ ነው።
okay እሺ እሺ እስክልፈልግልሽ እሺ
እ አሁን ሳይሆን አንድ ከሰላሳ ደቂቃ በኋላ
okay አንድ ተኩል ማለት ነው።
አ አ እሺ እሺ እዛን ያስታውስኝ እ ደዊ እንደውል መልሼ አዎ
እሺ እሺ እሺ